ሄሎ ጤና ይስጥልኝ ቤተሰቤት
ሄሎ ሄሎ
ሄሎ ወንድሜ ሰላም ነው ሰላም ነው?
አል- አለናል እንዴት አመሽ
እኔ ስልክ ሶስት መቶ አልገባም በስብኝ
ሶስት መቶ deposit አድርገው ነው ወይስ withdraw ነው ያደረጉት አልገባም።
እሺ deposit ነው ወይስ withdraw ነው ያደረጉት ይሄ አለን
እ እ? ምን አሉኝ ገቢ ነው ወጪ ነው ያደረጉት ከቤት ቤት እያወጡ ነው እያስገቡ ነው እየወጣ ነው።
በዚህ በደወሉበት ቁጥር ነው ይሄ ቁጥር አለን ነው ይሄ ቁጥር አለን እሺ እሺ ሌላ ቁጥር ነው።
ንገሩኝ እሺ፣ ቁጥሩን ንገሩኝ ዜሮ ዘጠኝ
ሰላሳ ሶስት ሰላሳ ሶስት
ሰላሳ
ሰላሳ አራት እሺ
አስራ ሶስት እሺ አስራ ስምንት
እሺ።
ትናንትና ነው።
ትናንት ነው እሺ አዎ።
hello
አሁን
ወደ ቤት ቤት account ኡ ተመልሷል
ያ account ቤት ቤት አካውንቱ ላይ ነው ያለው ገንዘቡ አካውንት አልወጣም እሺ ተመልሷል
ኢንተርኔት
ተ- ተመልሷል revert ተደርጓል ወደ ቤት ቤት account ኡ አሁን መልሰው ማዘዝ ይችላል ሶስት መቶ ብር አሁን ነው
ይችላሉ ማዘዝ መልሰው እሺ እሺ መልካም እሺ
እ